ጤና ይስጥልኝ ስፖርት ነው ዋኮም ልርዳት
እንትን ብዬ ነበረ transaction አድርጌ ነበር ከሁሉ ስፖርት ወደ ሳንቲም ፔ ልኬ እሺ ከሁሉ ቆርጦታል፣ ግን አልገባልኝም ነበረ።
transfer ኡ
አዎ
እሺ transaction history ላይ ይግቡና transfer ያደረጉበትን screenshot አድርገው ቴሌግራም ላይ ላኩልን።
ከላይ ያለው አንድ ላይ ወይስ successful የሚለው አለ አይደለ?
አዎ።
እሱን screenshot አድርገው ይልኩልናል። ያስተላለፉበትን በምን ልላከው?
ቴሌግራም ላይ website አችን ላይ የቴሌግራም ምልክት አለች። እሷን ሲጫኑ ይወስዶታል። እሱ ላይ ላኩልን።
እሺ።